ከታች
hello፣ hello፣ ጤና ይስጥልኝ።
አቤት።
ከቺፕቺፕ ነበር የምንደውልሎት።
እሺ፣ ብርቱካን order አድርጎ አልመጣሎትም ነበር።
አዎ፣ እሺ፣ ለነገ እንላክሎት። ነገ መረከብ ይችላሉ።
አዎ፣ እችላለሁ።
የት ነው ሎኬ?
ሆዬ አስራ- ሆዬ አስራ ስምንት ጠዋት እኮ ደውለውልኝ ነበር።
ሆዬ። እሺ፣ እሺ፣ ነገ እንልክሎታለን።
እሺ፣ እሺ፣ እናመሰግናለን። ቺፕቺፕ ስለተጠቀሙ መልካም ምሽት።